አሪፍ ሁሉም ኮቶ ሄሎ ጤና ይስጥልኝ። ሰሞታል እ አሁን ደውለን ነበርና እሺ።
ካ- ከአሪፍ ወዴት ነው የሚያልፈው? ቦሩተ ሞርሳት ቤት ብያለሁ። አሁን ደውዬልሽ ነበር ማለት ነው።
እሺ፣ እሺ።
ወደ ቴሌብር ነው ወደ ቴሌብር ነው ትራንዛክሽን ያደረግነው። ቴሌብርም የለም እስካሁን ቴሌ ብሮም ላይ የለም። ወደ ሁሉ ስፖርትም አልተመለሰም።
አልገባም አልገባም። ሁሉ ስፖርትም ጠይቅናቸው አሪፍ ነው የሚመለከታቸው እነሱም ጠይቁ ብሎናል። transaction ኑ ወዴት ያ- ያሳይሻል?
እ፣ እኛ ጋር አይ ወደ ሁሉ ስፖርት ነው ሊገባ የሚችለው ከኛ ጋር approve ተደርጓል። ግን እና ወደ ሁሉ ስፖርት አልፏል ነው የሚለው እኛ እናንተ ጋር
አዎ እነሱን ነው የሚመለከተው ከዚህ በኋላ እ፣ እኛ ጋር አይደለም የሚያመለክቱት እ፣ ከኛ ጋር ተስ ወደ ሁሉ- ወደ ሁሉ ስፖርት ግን የገባ የለም እስካሁን።
ምናልባት እኮ እነሱ ጋር system ችግር አጋጥሟቸው ሊሆን ይችላል።
ኧረ፣ እስ- መቼ አልፏል የሚለው እ፣ ቆንተኛል
እሺ ሌሎች መስመር ላይ ጠብቁኝ።
እሺ አለ
እሺ ያየሁሎት ነው ደመያችሁ እሺ አለው
ቢኒያም በሚለው የተመዘገበው ማለት ነው።
አዎ፣ የእሱን አዎ፣ ያየሁት አዎ።
ያለሁት።
ቢኒያም የሚለው አዎ
እሺ እ፣ በአራት ነው የሚለው ጁን አራት ጁን አራት ማለት ነው አዎ።
በፈረንጅ አዎ አሁን ዘጠኛ ከአምስት ቀን በፊት ማለት ነው ከአምስት ቀን በፊት ማለት ነው።
ይህ እስካሁን ያልከ የገባ የለም ኧረ ብራችን ት- ስንቴ ነው የወሉን ሁሉ ስፖርት እሺ ወይ ደ- ደግሜ እኛ ጋር ማስተላልፍልዎታለሁ ችግሩን እና እሺ እንዳትነሳ።
እሺ እ፣ እነግራችኋለሁ ግን እርሱም በሁሉ ስፖርት በኩል ብዙ ጊዜ እንደዚህ አይነት case ሲያጋጥም በእነሱ በኩል ነው solution የሚሰጠው እና እነሱንም ደግሞ ያናግሯቸው።
እሺ እሺ
ሌላ ምረዳዎት ነገር አለ ከዚህ ውጭ?